እባላለሁ።
Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ዮሐንስ አባይ ነው።
አዎ ነኝ።
ከ We Plus ድርጅት ነበር የደወልኩት።
ከምን?
ከዊ ፕላስ
ኦኬ፣ እሺ።
የእኛን application ሰላም አ- አ፣ እያወረድኩት ነበረ።
እህ።
ከዛ ከከፈትኩት በኋላ location ምናምን ጠይቆኝ፣ ከዛ በኋላ process አላደረገልኝም።
አሀ በአሽከርካሪነት ነው የተመዘገቡት ወይስ በተጠቃሚነት ነው?
በተጠቃሚነት
አሀ በተጠቃሚ አሁን የተመዘገቡት We Plus Solution Provider ላይ ነው። አገልግሎቶችን ለመጠቀም ደግሞ We Plus Solution User ን በማውረድ
አዎ።
ከ App Store ወይም ከ Play Store ላይ በማውረድ ዩዘር የተለያዩ እናንተ ነው አገልግሎቶችን ይለያያል ይለያል። እሱ?
አዎ አዎ provider ላይ አገልግሎት አዎ፣ ሰጪዎች ናቸው የሚመዘገቡት።
Okay።
ለ- ተጠቃሚ Okay፣ ለመሆን ደግሞ We Plus Solution User ን በማውረድ
Okay፣ የተለያዩ አገልግሎቶቻችንን መጠቀም ይችላሉ።
Okay፣ okay። እሺ፣ የወደፊት ምቾቶን ከአሁኑ ይቀላቀሉ።
እሺ፣ እሺ፣ እሺ እናመሰግናለን። መልካም ቀን።
እሺ። አመሰግናለሁ እኔ እሺ